hello ሄሎ ሰላም ጤና ይስጥልኝ ቤት ቤት
ሄሎ ጤና ይስጥልን።
ሰላም እንዴት ነህ?
አለን እንትን voucher code እንዴት ማግኘት ይችላሉ?
voucher code የቤት ቤት account ህ ላይ ይሄ ገንዘብ የምትበት ላይ account history የሚል አለ ወይም ደግሞ payment history ከዛ እዛ ውስጥ ትገባና voucher history የሚል አለ እሱን ስትነካው voucher history ወደሚለው ይወስድሃል። ከዛ voucher እዛ ላይ ገብቼ እዛ ላይ ገብቼ voucher code የምለውን ከነካው በኋላ voucher code ላይ ሳላውቅ ያስገባው ሶስት መቶ ብር ነበረኝ እና deposit ለማድረግ voucher method መርጬ ስገባ invalid code ይኸውልህ voucher code ኡ ማለት ነው capital letter small letter እና የቁጥር ቅልቅል ነው። ስለዚህ ከምትጽፈው copy paste አድርገው
እንደዛ ነው እኔ ያደረኩት። copy paste አድርጌው ነው እኮ invalid እንዴት ይልሃል? ስልክህን ንገረኝ እሺ አንዴ
ዜሮ ዘጠኝ ዘጠና ሶስት ዘጠኝ ዘጠና ሶስት ሰባ ስምንት ሰባ ስምንት ሰላሳ አራት እሺ ዘጠና ሁለት
መች ነበረ ያዘዝከው?
ዛሬ ዛሬ
እሺ፣ አንዴ ልልክ እሺ
እሺ።
አዎ እንዴት እንዴት አድርገህ ነው ያስገባኸው voucher code ኡን ንገረኝ እስኪ አንተ
okay voucher ኡን voucher እዚህ ኮዱ ጋር አንተ አለው?
ያገኘኸው አዎ
እሺ
ሲጀመር ገብቷል እኮ balanced ነው የሚለው ገብቶልሃል እኮ የቤት ቤት account ህ ላይ
okay አሁን አደረገልኝ እምቢ ስላለኝ አይተኸዋል አይ ገብቶልሃል ወደ ቤት ቤት account
okay እሺ እንደዛ ከሆነ thank አመሰግናለሁ እሺ